ጤና ይስጥልኝ። አማኑኤል ነኝ ከወላይታ። እዚህ ጋር ቤስት ቤት ሎግ አውት አድርጌ ልጋ ስል እምቢ አለኝ። ስፖርት
የስፖርቱ ነው አዎ፣
ሎጎ ትለው ምን ፓስወርድ አስገብተህ ስገባ አያስገባህም ነው?
ገና እንደ አዲስ ልገባ ስል እምቢ አለኝ፣ አላስገባ አለኝ።
እኮሽ ቴሌግራም ላይ ወይ ኤኒ ዲስክ ላክልና።
በየትኛው ቤስት ቤት ሰፖርት ወይ አዎ፣ በሰፖርቶች
እሺ፣ እዛ ልላከ ያ ጻፍልን እዛ ላይ እና እናስታክ
እሺ